በክሊንቴስ የበረራ መረጃ ማዕከል በኩል ነበር።
ትኬቱን ቆርጬዋለሁ ማለት ክፍያውን ከፍዬዋለሁ ከሽሬ ወደ አዲስ አበባ ክፍያው ነው። እሺ check ላድርገውና ትኬቱንም እዛ ላይ ምንም ላከው በቴሌግራም ልላከው የቴሌግራም እንትን ላክልኝና ወይ ወደዛ ልላከው ቴሌግራም የሚጠቀሙበትን ስልክ ቁጥር ይነግሩኛል።
ይሄ ነው ቴሌግራም የምጠቀምበት ራሱ የአሁን normal message ላኩልኝ ያሉት።
አዎ ኖርማል ነው።
እሺ አንድ ደቂቃ ላክሎት እዛ ላይ
እሺ